hello ጤና ይስጥልኝ ዶንኪቲዩ
ሰላም እንዴት ዋልሽ?
ሰላም እግዚአብሔር ይመስገን።
እግዚአብሔር ይመስገን። እ፣ እንትን ጠይቅሽ ነበረ ቀጠሮ ለማስያዝ
ምን
እ፣ የሆነ ስራ ነበረን እና ከ Donkey Tu- ከ Donkey YouTube ጋር አብረን ለመስራት ነበረ።
እ፣ ማስታወቂያ ለማሰራት ነው እኛ ጋር ወይስ?
አይ ማስታወቂያ ሳይሆን already ቢዝነሱን ጀምረነዋል። ከቴሌኮም ጋር ነው የምንሰራው እና እሺ marketing ይፈልጋል። basically ይሄ audience የሚፈልግ ስራ ነው እና እ፣ ድምፅሽ አይዞሽ።
ትንሽ ራቅ ብሏል፣ ይቅርታ።
OK አሁን ይሰማል?
እሺ እሺ
እ፣ እንዴት መሰለሽ basically ጨርሰነዋል ያለውን ነገር ከቴሌኮም ጋር agreement already ወስደናል እና እሺ።
ስራውም